ከሌላው ሰው ተለይቼ ስሄድ ተጽናኜ ስለየሽ አካል ሰው ተቻዬ እስከዚያው ተመለሽ እስካይሽ ስጓዝ በፋትሸኝ አትባቢ ስለይሽ ደማም ሰው ተለይቼ ስሄድ ተጽናኜ ስለየሽ አካል ሰው ተቻዬ እስከዚያው ተመለሽ እስካይሽ ስጓዝ በፋትሸኝ አትባቢ ስለይሽ እምባንደቴና
መቼም ስለይሽም ሳታች ካጠገቤ ሳታች ካጠገቤ ሄጅም እስክመለስ ስንኩነሽ ላሳቤ ስንኩነሽ ላሳቤ ጨክኖ አይረሳሽ ባንቺ አይጸናም ልቤ ባንቺ አይጸናም ልቤ ይከተል እንጂ አምላክ በጥበቡ ይከተል እንጂ አምላክ በጥበቡ መጨነቅን ያንሳ ያንተ መንገብገቡ መሰብሰብን ያንሳ ያንተ መንገብገቡ ኧረ ተይ ኧረ ተይ ተይ ተይ ተይ ተይ ተይ ተይ ተይ ኧረ ተይ ኧረ ተይ ተይ ተይ ተይ ተይ ተይ ተይ ተይ ደማም ሰው ተለይቼ ስሄድ ተጽናኜ ስለይሽ አካል ሰው ተቻዬ እስከዚያው ተመለሽ እስካይሽ ስጓዝ በፋትሸኝ አትባቢ ስለይሽ በሞላለት ጊዜ ቀን ለሚመልሰው ቀን ለሚመልሰው እንኳን ለሚመጣ መንገድ ለሚያደርሰው መንገድ ለሚያደርሰው እርሙንስ አውጥቶ ይኖር የለም ወይ ሰው ይኖር የለም ወይ ሰው Yeah.